ሄሎ ወይ ቢኒያም አቤት እ customer ስልክ አይሰራም ብለኸኝ ነበር። የ customer ስልክ አይሰራም አ አ ብለኸኝ ነበረ።
አ እ አነሳል I mean ሰራለ እንዴ? ተገናኛችሁ? ተደዋወላችሁ?
አይ አይ
በቃ መልሰው። እሺ ከመሲሐር ላይ ያወጣው መልሰው።
okay ምግቡን ልመልሰው አ መልሰውና ደውላ አሳውቀን።
okay መልሼው በዚሁ ልደውልሽ አ
እሺ delivery fee ይታሰባል አ
እኔ እንግዲህ የ cancel order delivery fee አላቅም እንደሚታሰብ ተ- ታስቦ አያውቅም ከዚህ በፊት እንደዚህ customer ስልክ አላነሳም ብሎ ሲመለስ order delivery fee ታስቦ አይታወቅም።
ኧረ በለው ምግብ ቤት ድረስ ይቺ
ያው እንግዲህ አሁን እሺ በቃ አሁን ለነገሩ እዛው ምግብ ቤት በቃ እ ስለዚህ ምግብ ቤት ነህ ሰጥተሃቸው ውጣኛ ደውለን check እናደርጋለን።
በቃ